እንወያየው።
አሁን የሚታይ ፋይል አለ አይደል? ይሄ ይሄ ካይሮ አ እኮ ይሄን ነው አ ፋይል የምንፈልገው
እሺ
እ ስለዚህ እኮ እሺ ስለተመቻችልኝ እዚህ አዲስ ላይ ነው ማለት ነው።
እኮ ፕላስቲክ ሰክቼዋለሁ።
አዲስ አካውንት እኮ ታዲያ አልመጣም። ሪሙቭን አልመጣም እኮ የ ምኑ ላይ ምኑ ላይ ላድርገው? እሺ ቲቪው ላይ ይሄ ቲቪ ነው እንዲያው ነው የምነካካው።
አዎ ቲቪው በቃ ነው እኮ አርጊው አርጊው።
ቲቪው ላይ አዎ
እሺ
አይቀ